ሄሎ ሰላም ጤና ይስጥልን። ቴሌቪዥን
ቴሌዊን ጥያቄን ስው ለ- ለመወዳደር ማለት ነው።
እሺ
እንዴት ነው ኮከብ- ጥያቄ? አሁን የሆነ እሺ።
ጥያቄ ሽልማት ለማግኘት ቢያንስ ስንት ጥያቄ መመለስ አለብኝ? ሄሎ ሄሎ
ቴሌዊን hello?
ጥያቄዎች
ኮከብ ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና